hello ጤና ይስጥልኝ። ቃልኪዳን ነኝ ከቤስት ቤት ምን ልርዳው?
cashier code እስኪ ውጤት እይልኝ እሺ ይንገሩኝ። እሺ
አስራ ሶስት ሀያ አምስት አስራ ሶስት ሀያ አምስት አስራ ስድስት
እሺ
ሰማንያ አራት
አስራ ሶስት
ሀያ አስራ አምስት አስራ ሶስት ሀያ አምስት አስራ ስድስት ሰማንያ አራት ሎፍማን
እሺ ሎስ